የኖርዌይ ጠብታም ነው።
አሁን ነው የደወልኩልሽ። ይቅርታ የቦታ ስህተት ስለነበረ ወንዶ ገነት ነው እ ከሚ- ከምኒልክ ወንዶ ገነት የ information እንትን ል- እንትን እንዳለልሽ ብዬ ነው። አሁን እስከ ሰላሳ ደቂቃ በኋላ ደውል ብለሽ ነበር።
ከምኒልክ ነው ከዘውዲቱ ነው ያልከኝ።
ቅድ- አሁን እ፣ ቅድሜ ነበር ያልኩሽ እ፣ ከደብረ ከዘውዲቱ ሚ- እ፣ ደብረ ዘይት ነበር ያልኩሽ እሺ ቅድም።
እሺ የ information ስህተት ነው።
እሺ። አሁን አሁን ግን ወንዶ ገነት ነው።
ወንዶ ገነት የት አካባቢ ነው?
እ፣ ወንዶ ገነት በእንትማ በዚህ በደብረ ዘይት
ደብረ ዘይትን ያልፋል።
አዎ
Okay። ስለዚህ እኔ በደብረ ዘይት ነበረ የሰራሁት። ቆይ
እሺ ቆይ መልሰህ ደውልልኝ።
እሺ